hello
hello አቤት እሺ ከቤት ቤት ነበር እ ከቤት ቤት ነው ከየት ከቤት ቤት okay
five star የሚለው አሁን የለም special games ላይ አይደል ያለው
አ እኔ ጋር ግን አለ የጫጫቱ ራሱ አለ የተጫወትኩበት ነበር
special games ላይ አ
አሁን ላይ special games ወጥቷል እና ይችው የለም no ለምን history ላይም አለኝ እኮ history ላይም ገብቼ ጠዋት እየተጫወትኩት ነበረ የተጫወትከው ነው እንደ የምትይኝ ነው ገና ለመጫወት ነው አንተ የፈለግከው
ለመጫወትም እፈልጋለሁ አለኝም እንትኑም እንጂ history አለ አይደለ history ላይ ስትገቢ history የተጫወትከው account history ላይ ነው ያለው
ምን አልሽኝ ማማ account history ላይ ነው ያለው ያ
አይ ጌሙ አሁን ይሰራል ወይ ብለህ አይደል የጠየቅከኝ
አዎ ሁሉ ነገሩ እኮ አለ እኮ አሁን ስለው አልከፍት አልገባለኝ እንጂ እኮ there is
አይደለም አሁን ላይ እየሰራ አይደለም አይቼው five star game ኡ ማለት ነው special games ላይ ነው ያለ አሁን ወጥቷል የት ነው office ኣችሁ please can you tell me please
እኛ ባምቢስ ነን የት ባንክ ባምቢስ ምኑ ጋር
ባምቢስ እናት ባንክ ከህንጻ አጠገብ ላይ ነው ያለ ነው እኛ ስንተኛ ላይ ናችሁ ground floor ላይ በቃ ስለዚህ ሀብቱ ካምፔር ለምን ይሄ ማን አትሪክስ ነው እንዴት ነው የማይሰራው ጠዋት ብሬን የሉላ ብሬ ተበልቼ ነው ኤኒዌይ አሁን አንተ ጋር እየሰራ ነው
ለምን ጀስት ሰርክል ነው የሚሰራው እኮ አልኩሽ በቃ ሮንድ ነው እኮ የሚያደርገው እየሰራ አይደለም አሁን እኮ ነው እሱን እኔም እሱን አይደል ያልኩህ
ጠዋት ግን እየሰራ ነበር አልኩሽ መቼ ነው መስራት ያቆመው እንደዚህ ደግሞ የሚባል ካዚኖ አለ እንዴ ካዚኖ አይሰራም ቆም አይባልም እኮ አይደለም ጨዋታ አንዳንዴ ተመርጦ ስፔሻል ይሄ ጌምስ አይሰራም አይባልም special ማ- games ላይ ነው five star አዎ።
ያለው አይደል yes እና maintenance አንዳንዴ maintenance ላይ ምናምን ስለሚሆን የወጣና ተስተካክሎ ይመለሳል ማማ አቤት የሚጠረ የሚደረግ was ነገር ካለ።
ማማ ትልቅ አ, ካዚኖ ዓለም ላይ ተጫዋች የመጣው ልጅ ነኝ። እየሰማሽ ነው? ካዚኖ ስልሽ አዲስ አበባ የሚያክል ካዚኖ ላይ ተጫዋች የመጣው ልጅ ነኝ። ስለዚህ አሁን አንቺ እሺ።
እንደምትይኝ አይነት አሰራር የለም። ካዚኖ just is makes you play play play play ደን ኤንድ ኦፍ ዘ ዴይ መንቀቁ ማይቀር ነው። አሁን እንደዚህ ማቋረጡ ኮኔክሽኑ አይደለም፣ ያ- ያ ምናምኑ ብዙ ላይ ምን- ቆይ ቆይ ያን ያህል ስትል ቤት ይታው የሚያደርጉ ከስተመሮችም እኮ አሉ አሁን ልንገርሽ አንተ አንድ ጥያቄ ነገር እኮ ለምን አታስጨርሸኝም? እማዬ እሺ
ይሄ ሶስት ቀን አልኩሽ እኮ እሺ።
ኖ ኮኔክሽን እያለ ምናምን በቃ ሌላ ሰባ ቀር ጀመረ። ገባሽ? which is ግልጽ የሆነ ነገር anyway I'll come to the office just to explain ታደርጉልኛላችሁ።
እሱ ችግር አልካ- የለም መምጣት ትችላለህ
ground ላይ ነኝ አልሽኝ አይደለ?
እ ground
ምን አልከኝ ground ላይ ነን አይደል ያልሽኝ?
አዎ በቃ I'll come I'll come there ማማዬ እሺ thank you sharp sharp